ሽንት ቤት ሄሎ ሄሎ ሰላም ጤና ይስጥልኝ። ምን ልርዳዎ?
አዎ ትኬት እንድታስተካክልኝ ነው።
እሺ እሺ ንገሩኝ። አሉ።
አስራ አራት እሺ ዜሮ አምስት እሺ
አርባ ሁለት እሺ አርባ ሰባት
አንድ ሎስት እና አንድ ቦይድ አለው እና እም፣ ቆይ አንዴ ጠብቁኝ። ማን ነው?
ሄሎ
ሄሎ ቆይ አንዴ ጠብቁኝ። እሺ እያየሁልዎት ነው።
እሺ፣ እሺ።
ሄሎ አቤት።
እንዳሳውቅልዎት። እሺ
እሺ።
ቴሌግራም ይጠቀማሉ?
ቴሌግራም ትጠቀማለህ?
እሺ አንዴ ትኬ ካሽስ ኮዷን ይላኩልን ቴሌግራም ላይ እና አሳውቀንልዎት እዛው ላይ ምላሽ እንሰጥዎታለን።
እሺ።
እሺ ይቅርታ።